ሄሎ ጤና ይስጥልኝ ፊሊፕስ ነው።
ጤና ይስጥልኝ።
አብሮ ይስጥልን።
እንትና እህቴ ሰምቼ ነበር የሸገር ላይ በሶስት መቶ ሺህ ምናምን የሚለው ነገር እንዴት ነው? ቢሮአችሁ የት ነው?
ቢሮአችን ገርጂ ቦሌና ልደታ አለን። የት ይቀርቦታል እርሱ?
ገርጂ ምኑ ጋር?
ገርጂ ኮሪያ ሆስፒታል ነው ያውቁታል?
አዎ ከኮሪያ ሆስፒታል ወደ ቦሌ ሆምስ የምታስወጣ መንገድ አለች። እሷ መንገድ ላይ ወረድ እንዳሉ በስተግራ ነጭ ህንጻ አለ፣ ፍሊንትስቶን የሚል ራሱ ህንጻው የራሱ አዎ፣ የራሱ ህንጻ ነው። ፍሊንትስቶን ይላል።
ወደ ማለት ገሪ በሀ ቦሌ ሆምስ የምንወስደው መንገድ አዎ፣ ወደ ቦሌ ሆምስ የምታስወጣው ቀጭኗ መንገድ አዎ፣ እዛ መንገድ ላይ እሺ። ስሞትን ልያዝ ስሞትን ልያዝ ቶማስ ቶማስ ቶማስ አስፋልት ዳር ነው።
እሺ ከወረድ እንዳሉ መች ነው የሚመጡት?
አሁን እንግዲህ ወይ ቅዳሜ ጠዋት አላችሁ?
አዎ ቅዳሜ እስከ 11 ሰዓት አለ።
በቃ እሺ፣ ቅዳሜ እሺ፣ እሺ፣ መልካም ቀን።
እሺ